ጤና ይስጥልን። ቤስት ረዴት ነው የሚለርዳው
እንትን ነበረ ጓደኛ
አቤት ሄሎ፣
ኧረ
ይቅርታ ድምጽ ይቆራረጣል። አቤት ሄሎ፣ ሄሎ፣ አይሰማም።
ድምጽ ይቆራረጣል።
ብር ልከኝ ነበር አልገባልኝም።
ወዴት ነው የላከው?
ወደ አዋሽ ባንክ።
እሺ፣ የቤት ቤት ቁጥር አሁን የደወልክበት ነው?
አዎ አዎ፣ የዚህ ይሄ ቁጥር ነው።
እሺ፣ check ላድርግ፣ ልጠብቀኝ።
እሺ፣ ስንት ብር ነው?
እ ስንት ብር ነው?
ሀያ ሀያ ሀያ ሺህ እሺ፣ ሄሎ አዎ፣ ይሰማል።
ዜሮ አንድ አርባ ሁለት ሀምሳ ስድስት ዜሮ አዎ።
ሶስት ሀያ ዘጠኝ ሀያ አምስት ዜሮ ዜሮ
ስም አወጣልሽ አሁን ዘይ ብሎ እ ስም አወጣልሽ ስም ስም
ምን አልከኝ?
መጨረሻ አምስት መቶ ነው ያለው።
አዎ መጨረሻው አምስት መቶ አዎ፣ ነው።
አዎ፣ ሀምሳ- አዎ፣ ይሄ ሀምሳ ነው።
የሚል?
አዎ፣ አዎ።
እሺ፣ ኮንፈርም አድርጌ ይላሉ። እሺ ትንሽ ቆይቶ ይገባልሃል።
እሺ፣ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።
እሺ